hello ሰላም ጤና ይስጥልን።
አብሬ እንደምን አረፈዳችሁ?
ሰላም ነው አለን።
አለን ከ We Plus Solution ነበር የደወልነው። last time በዚህ ባለፈው link ልከን አዎ ነበረ።
We Plus Solution ብዬ ትራስ አዎ
እንትን ብዬልሽ ነበረ የሚመለከተው አካል ሰጥቼልሽ ነበረ okay okay register አደረጋችሁ?
መደወላቸው ያው እነሱ ናቸው decide አድርገው የሚደውሉት okay okay። ስለዚህ እንደዛ ነው።
ያዩታል። እሺ በቃ yeah።
link ኡ በተላ link ኡን ልከነዋል በቁጥሩ አዎ አዎ እኛ በላክ ነው ደርሶናል ቁጥር አደለ እኛ በላክ ነው ቁጥር ማንኛውም ሀሳብና አስተያየት ካላችሁ ወይም ጥያቄ እና ግር የሚል ነገር ካለ መደወልና መጠየቅ ይቻላል።
እሺ link ኡ በተላከበት ስልክ ቁጥር።
ልክ ነው እሺ እሺ አግኝተው እሺ፣ አመሰግናለሁ። እሺ መልካም ቀን።
እሺ እሺ እሺ